ስማኝ ወዳጄ ነቢን ጠርቼ አፍሬ አላቅም ከቶም አልወድቅም ሀድረን አለቅም ከአንቱ ውጭ አለ ፍቅር በሙላ ትርፉ ህመም ነው። ያ ረሱላላህ አንቱ ኖት የዘላለሜ ሰይዲ የዘላለሜ እያችሙ ሱላይም ትናገር ተውራ ተኝተው ሳሉ ሰይደል ወራ ሰውነታቸው ላባልባቸው ሲፈስ ብታይ ከመኝታቸው የነቢን ላብ ልትቀዳ አመጣች ብልቃ ከጓዳ